hello እንዴት ናችሁ?
እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ?
አለን እግዚአብሔር ይመስገን። ምን እንርዳ?
እንትን ብር እስከ ትናንት እስከ ትናንት ወዲያ እየደወልኩት ነበረ። ብር ብሎ አደረግኩት አንድ ሺህ ብር እስካሁን አልገባልኝም።
እሺ የቤት ስልክ ቁጥርህን ንገረኝ።
ይሄ ነው ይሄ ነው ሰላሳ አምስት እሺ እሺ፣ ችግር የለውም። እሺ ጠብቀኝ መስመር ላይ
መቼ ይሰራል?
እሺ ስንት ብር ነበረ?
አንድ ሺህ ብር ነበረ እሺ ያ- መቼ ነበረ ያልከኝ ቀኑ?
ከትናንት ወዲያ ያደረግበት ቀን ሁለት ወጪ ሁለት ቀን ሁለት ቀን በፊት
እሺ pending ነው የሚለው አይደለ? አንተም አዎ አዎ እሺ፣ ፋይል
አሳውቅልሃለሁ። እሺ አሁንም ለሳንቲምፔይ አሳውቀውልህ ነበረ ከዚህ በፊት እና እሺ አሁንም ያለውን ነገር ድጋሚ ጠይቅልሃለሁ። እሺ መቼ ይለቅልሃል?
ምን ምን አልከኝ? ይቅርታ
እሺ መቼ ግን መቼ መቼ ይገበኛል?
መቼ ይገባልኛል?
አዎ እ- ብሩ?
ይኸውልህ እስካሁን ድረስ approval አቸውን ከእነሱ ስላላገኘን ነው መልስ ስላላገኘን ነው እና አሁንም ድጋሚ እሺ።
ጠይቅልሃለን ይገባልሃል። እሺ እሺ እሺ በቃ እደውልልሃለሁ በኋላ ችግር የለውም።
ካልገባ።
ይደውል እሺ ችግር የለውም።
እሺ እሺ እናመሰግናለን ስለ ደወል። መልካም ቀን።